ሄሎ ሄሎ ሄሎ ሰላም ነው ሰላም ጤና ይስጥልኝ።
አለ አለ። ባለፈው ደውዬ ነበረ። order ይደርሰኛል እንዴ? ሰሞን ስምህን ንገረኝ እስቲ።
ተሰማ።
ተሰማ። እሺ አ፣ ሁለተኛ ጥያቄ እዛ ላይ ቁጥሩን add ማድረግ እችላለሁ?
ተሰማ ማን ነበር?
ዱሜሳ።
ተሰማ ዱሜሳ። እሺ ዶክተር ተሰማ ነው።
አ፣ እሺ
ሳሶ ነበረኝ እና አንድ ሺህ አምስት መቶ አንድ አምስት መቶ ጭም- መጨመር ፈለግኩ ይችላሉ። አንድ እንዲወጡልኝ ኤሪያ ሴል መናጀር አርብ ብዬ ነበረ የፈለግከው በዛን ጊዜ እ እ ቀኑን ማስቀየር ነበር የፈለግከው አይደለ? የጠየቀኝ አይደለም ዲሴምበር ዲሴምበር ሶስት ነበረ እና እስከ አርብ አጀስት አደርጋለሁ ብዬ ነበረ።
ከዶክተሩ ጋር ተነጋግረህ አዘርግኸዋል አይደለ?
ተ- ተነጋግሬ ያለው አርብ እስቲ እንሞክራለን ነበረ። አሁን እሱ ልጠይቀው ወይስ ቁጥሩን አድርጌ ከብዳ
ቁጥር
ሺ አምስት መቶ ነበረ እና አምስት መቶ ጨምሬ ሁለት ሺ አንድ ላይ እንዲወጡ አ፣ እሺ ለማድረግ እ፣ አዎ ከእሱ ጋር ነው የምትነጋገረው። ከእሱ ጋር እ።
ተነጋግረህ አ፣ እ።
ማ- ማድረግ ትችላለህ። ግን መጀመሪያ ከእሱ ጋር ነው መተነጋገር ያለብህ።
እሺ እሺ